ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ ወይማ ሰላም አደርሽ?
እግዚአብሔር ይመስገን ሰላም አደርክ?
እግዚአብሔር ይመስገን። ጀምበሩ እባላለሁ እሺ ጀምበር ከቡታጀራ እሺ አለኝ ምስጋና። እንትን የ betting የስፖርት ውድድሩን እንትን ለማለት ብር አስገብቼ ነበር። የፋይናንስ የፋይናንስ ደግሞ ስልክ አልተሰጠኝም።
እሺ ልንገርህ ሳይወጡ ቶሎ እንትን በል ደውልላቸው
እሺ እሺ ዜሮ ዜሮ ዜሮ አንድ አንድ አምስት
ዜሮ አንድ አንድ አምስት አንድ አንድ አምስት ሀምሳ ስምንት ዘጠና ዘጠኝ ስልሳ አንድ ሀምሳ ስምንት ዘጠና ዘጠኝ ስልሳ አንድ
ሀያ አንድ ስልሳ አንድ
ስልሳ አንድ ነው።
አዎ አዎ ስልሳ አንድ። እሺ አንዴ ልንገርሽ እሺ
እ ዜሮ አንድ አንድ አምስት
አምስት ሀምሳ ስምንት ዘጠና ዘጠኝ ስልሳ አንድ ስልሳ አንድ ሺ አመሰግናለሁ።
እሺ እሺ ጀምበር እሺ መልካም ነው